hello please sir
order number የተወሰነ ምግብ አልሰጥም አፌ ያለቀ ነው አልቋል ኦልሬዲ አበሻኪ ይሰማል
ስልክ ሶኒያ ስልሳ ዘጠኝ ሰማንያ
ኧረ ይቆራረጣል ድምፅ ስንት ነው ያልከኝ ስልሳ ዘጠኝ ሰማንያ
ሰማንያ ነው አዎ ስልሳ ዘጠኝ ሰማንያ ማን ነው ስበህ አሸብር ነው እሺ ምንድን ነው አሸብር ፒን ነው
አይደለም ምግቡ ደቂቃው እያለቀ አልቋል already ቅድም እንደዚህ ደቂቃ ካለ አዎ ካለቀ በኋላ ነው ጥዬ ልሄድ ነው እኔ ልወጣው ነው እነሱ ደቂቃ ምግብ ካልሰሩ እኛ በ- በመሀል እንስተካከል እንዴ የት ነው
አ የሚሄደው መገናኛ ነው የሚሄደው።
አይደለም ሬስቶራንቱ አበሻ Kitchen ሀበሻ Kitchen እሺ ቶሎ እንዲያወጡልህ አሳውቅልሃለሁ አዲስ ነገር ካለ እደውልልሃለሁ እኛ አይ እሺ ቶሎ አሁንም ይሄንን ልሰ- ልሰራው ነው ደቂቃው እኮ አለቀ እኮ።
እኮ እንግዲህ order ኡን ልክፈተውና ልየውና ላሳውቅና እደውልልሃለሁ
ቅድም አስር ደቂቃ እያለ ይዤ ሄደ on time ወጣ አሁንም ደግሞ
እኮ እሺ ልደውልልህ አሸብር እሺ እሺ እኔ እኮ አንድ ነገር ልጠይቅ መናገር እኛ inform ማድረግ ጥቅሙ ምንድን ነው
እንድን አሸብር ሲጀመር እኮ ሀያ አምስት ደቂቃ ነው order ኡ
ምን ሀያ አምስት ደቂቃ አዎ እኔ አስራ አምስት ደቂቃ ነው ያለ የሚያሳይ ነው።
አስራ አምስት ደቂቃ ነው ያለኝ ሄደው አማርኛ አውቀሻል እ?
ከሀያ ሁለት ማለት ነው አይደለ አዎ ታዲያ እ, ደግሞ ዳገት ነው ዳገት ነው እና ገና ምግቡ አልተሰራ ገና ምናምን እያሉ ለዛ ነው ተና የወጡት
ሄሎ አቤት
አሸብር ጠብቅና አቤት።
እኔ ትወጡላ ታውቅልህ አንድ አስር ጠብቅ ካልሰጡ እኔ ንገረኝ።
እኔ አስር ደቂቃ አስር ደቂቃ አምስት ደቂቃ ያለ አስር ደቂቃ ሆነ ነው ነው ኦርደር ከነ እንዲወጣ ብለህ ነው መውጣት የምፈልገው አትችልም ካልሰጡህ ደውል አብር እሺ ቻው። በጣም ልብ